Hello ጤና ይስጥልኝ ቤት ቤት
Hello Hello፣ አቤት።
ቅድም ደውዬ ነበርና እሺ
ብር ወደ best best account ልኬ አልመዘገበልኝ።
Okay፣ message ልካል ቴሌግራም ላይ።
አዎ ልኬ ምናምን ነገር ጠብቃለኝ። እስካሁን እየጠበቅኩ ነው።
አዎ ም- የ- ለ- በቻፓ ነው አይደለ?
አዎ አዎት ለቻፓ አሳውቀን ምላሻቸውን እየጠበቀን ነው። እሺ ለዛ ነው እንደመለሱልን እናሳውቃለን።
እሺ በቃ
እሺ